ኧረ brother Hello
Hello፣ አንተ ነበረ Hello፣ መሰረት ነኝ።
ጆርጅ መሰረት እንዴት ዋልክ?
ሰባ አራት ሰላሳ ስድስት ሰባ አራት ሰላሳ ምን ሆነብህ?
አ ተቃራኒ ሁና ብታወጭልኝ ያዝከውን ንገረኝ። ያዝከውን order ንገረኝ። ስንት?
ሰባ አራት ሰላሳ ስድስት ሰባ አራት ሰላሳ አንድ ነው ያልከኝ?
አ
እሺ፣ አንዴ ጠብቀኝ። መስመር ክፈትልኝ። በሱ ባለው
አቤት ሰባ አራት ሰላሳ ስድስት እኮ የራስህ ነው።
አረ እኔ እኮ ቢኒያም ነው
እኮ ቢኒያም የማን order ነው የነገርከኝ?
Okay እሺ እሱ አለ አስገብልኝ እሺ የኔዋን ይኸውልህ ሰባ አራት ሰላሳ አንድ የሳሙኤል ነው
እሺ እ ሰባ አራት ሰላሳ ስድስት ደግሞ የእሱ ባለው ነው
እሺ አስገቢለት እሱ ባለው ጋር
እኮ ታዲያ የ- አንተ የትኛው ነው ያንተ order ቢኒያም?
አ- እኮ የኔ የኔ እሱ እንድታወጭልኝ እኮ ነው አሳይ ነው
እኮ ተቃራኒ ይዣለሁ እኮ ነው ያልከኝ አይደል? አሁን
አይ መስሎኝ ነው ካሳይ ነው መሰለ አዎ።
እሺ
Hello